ሄሎ ጤና ይስጥልን ሄሎ
አቤት
ፍሬወርክ ነበር የደወሉት ምን እንርዳዎት
ስራ ፈልጌ ነበር።
so- ከአርባ ምንጭ ነው የደወሉልን
እ?
ከአርባ ምንጭ ነው የደወሉልን
አዎ
so ቴሌግራም ይጠቀማሉ
አይ አልጠቀም
so እኛ አሁን ስራ የምናገናኘው ቴሌግራም ላይ ነው። የቴሌግራም ቻናል አለ so እዛ ላይ ነው በቀን አሁን ከሰማንያ በላይ ስራዎች እዛ ላይ post ይደረጋሉ so እዛ ላይ ነው join አድርገው ስራዎቹ ላይ apply ማድረግ የሚችሉት በነፃ ማለት ነው so ወይ ሌላ ቴሌግራም የሚጠቀም ሰው ስልክ ቁጥር ካለት እርስዎ አካባቢ ማለት ነው ወይም እሱን ስልክ ቁጥር የሚያውቁት ከሆነ ይንገሩን እና እዛ ላይ ቴሌግራም ቻናሉን እንላክሎት
አይ የለም bro ለጊዜ ምን አለች
እና አመሰግናለሁ ለጊዜው የለም ሰዎች የሚኖር ከሆነ Freework ወይም Freelance Ethiopia ብለው ቴሌግራም ላይ search አድርገው apply ማድረግ ይችላሉ። እሺ መልካም ቀን ይሁንዎት።